ጤና ይስጥልኝ።
ጤና ይስጥልን። ሰላም አደራችሁ።
እግዚአብሔር ይመስገን።
እ፣ ከዚህ ከትውልድ ዲምቱ ነበረ የምደውልልሽ።
እሺ እ፣ እንትን ዋይፋይ እምቢ ብሎን ነበረ የድ- የት- የድርጅቱ ማለት ነው የዚህ የትውልድ ዲምቱ ዋይፋይ እምቢ ብሎን አስመዝግቤ ነበረ። አሁን መጥተው ይሰሩላችኋል ብሎን ነበር።
እ፣ ይቅርታ፣ ቴሌ ደውለው ነው
ቴሌ ያው አመልክተን ነበር እና ብልሽቱን የሆነ ቀይ ነው የሚያበራው ዋይፋው እና አስመዝግበን ነበረ ይመጡላችኋል ብሎን ነበረ። እስካሁን አልመጣልኝም። ይሄንን ቁጥር ሰጥቶኝ ነበረ ካልመጣ ደውዪለት ብሎኝ
እ፣ ያ ይሄ ቁጥር ለዚህ ደርሶ ላሉ ያገልግሎት አይደለም። ለቴሌ ደውሉ፣ ዘጠኝ ዘጠና ደውሉ፣
ዘጠኝ ስንት
ዘጠና ዘጠኝ ዘጠና ላይ
ዘጠኝ ዘጠና አራት የኢትዮ ቴሌኮም ቁጥር ይደውሉ።
እኮ እዛ ደውለን እኮ ነው። እሺ በቃ እሺ።
እሺ